hello ሰላም ጤና ይስጥልን።
ጤና ይስጥልኝ።
አብሮ ይስጥልን። አቦይን ሰይፉ General Automatic።
አዎ አዎ፣ እንዴት ዋል ወንድሜ?
እግዚአብሔር ይመስገን።
እግዚአብሔር ይመስገን። ዊንታ እባላለሁ ከ We Plus Solution ነበር ምደውልልህ።
እሺ እሺ፣ ስልክህን ከኢንተርኔት ላይ አግኝተን ነው። We Plus Solution ሀምሳ አይነት አገልግሎቶችን በአንድ service ይዞ የመጣ application ነው እና እሺ ከዛ ውስጥ ሜካኒኮችንም list ያደርጋል እና እሺ፣ ድርጅትህን ያለምንም ክፍያ register በማድረግ ብቻ አዎ እንድታስተዋውቅ ለመጋበዝ አስበን ነው።
እሺ እሺ፣ ፈቃደኛ ነህ? በዚህ ስልክ አዎ።
ቁጥር application እ፣ እንድታወርድ link ኡን ልላክልህ።
ላኪልኝ። እሺ እሺ፣ በጣም አመሰግናለሁ። መልካም ቀን ይሁንልህ።
እሺ፣ እሺ፣ thank you።
እሺ